አልፈልግም ሌላ አልፈልግም ሌላ እኔ አልሻም ሌላ ከቶ አልሻም ሌላ አልፈልግም ሌላ አልፈልግም ሌላ እኔ አልሻም ሌላ ከቶ አልሻም ሌላ ያንተን ክብር ማየት ይበቃኛል፣ ከፍ ብለ ማየት ይበቃኛል፣ በውበት ማየት ይበቃኛል። ያንተ ክብር ያለበት እርሱ ያጠግበኛል። ያንተን ክብር ማየት ይበቃኛል፣ ከፍ ብለ ማየት ይበቃኛል፣ በውበት ማየት ይበቃኛል። ያንተ ክብር ያለበት እርሱ ያጠግበኛል። ኑሮ እንዲሞላልኝ አይደለም ጩኸቴ፣ ረጅም ዘመን መኖር አይደለም ናፍቆቴ። ከአላፋት ቀን ይልቅ አንዲት ቀን በክብር እሻለው ኢየሱሴ በግርማ እንዳየ ክብርን ሳየው ጠግባለሁ፣ ክብርን ሳየው ክብርን ሳየው እርካለሁ፣ ክብርን ሳየው ክብርን ሳየው በረታለሁ፣ ክብርን ሳየው ክብርን ሳየው ጽናናለሁ፣ ክብርን ሳየው ስሜ በክብር ከሚጠራበት ፍሪዳ ሞልቶ ከተረፈበት ከሚኮሩት ጋር በነውራቸው ከሚያስቀምጡኝ በከፍታቸው ጥሬ የቁርጥምኳ ክብር ባለበት ኢየሱስ ኢየሱስ በሚሸትበት በክብር ውበት ስፋሳይ እግብላለሁኝ በበረሃው ላይ ያንተን ክብር ማየት ይበቃኛል፣ ከፍ ብለ ማየት ይበቃኛል፣ በውበት ማየት ይበቃኛል። ያንተ ክብር ያለበት እርሱ ያጠግበኛል። ያንተን ክብር ማየት ይበቃኛል፣ ከፍ ብለ ማየት ይበቃኛል፣ በውበት ማየት ይበቃኛል። ያንተ ክብር ያለበት እርሱ ያጠግበኛል። ክብርን ሳየው ጠግባለሁ፣ ክብርን ሳየው ክብርን ሳየው ረካ